አሎ ሄሎ ሰላም ጤና ይስጥልኝ።
ሰላም።
አቶ ሱራፌል አቤት።
ትርሲት ነኝ ከ STEM for Kids ነበር የምደውልልህ።
ጌታሲ
STEM for Kids የልጆች ኮምፒውተር programming class።
እሺ እሺ እሺ እሺ እሺ።
እንዴት ነህ?
እግዚአብሔር ይመስገን አለልሽ።
አለን እግዚአብሔር ይመስገን። እ፣ የአምላክ ከዚህ በፊት የ summer camp class ወስዶ ነበር አይደለም?
አዎ ወስዷል። አዎ እንዴት ነበር ቆይታው?
ቆንጆ ነበረ። ግን ስ- የእናቱን ስልክ ልስጥሽና ከእናቱ ጋር ታወሪ። እኔ okay፣ ተመልሼ እኔ useless ስለሆንኩ እሺ፣ ችግር የለውም። እሷ ናት more detail የምታውቀው።
እሷ ነች more detail የምታውቀው። እባክሽ እሺ፣ ችግር የለውም። ለእሷ እደውልላታለሁ።
አለሽ ስልኳ?
አርባ አምስት ቤቱ ነው።
አዎ አለ። አዎ እሱ ነው። እናት እሺ፣ በቃ እደውልላታለሁ።
አመሰግናለሁ። እሺ እናት።
መልካም ቀን። እሺ